hello
ሰላም ነው እግዚአብሔር ይመስገን። እንዴት ነዎት?
አለን። እንትን ዩቱብ ለመማር ነበረ ዩቱብ ማለት ከአዲስ አበባ ነው?
እ አሀ
ምን አሉ?
እ
በኦንላይን ነው መማር የምፈልጉት?
እ በአካል ይቻላል?
በአካል ቦታ የለም ሞልቷል።
ኧረ ተይ
ውይ ቆየ እኮ አባቴ ከተመዘገበ ራሱ
እሺ። በኦንላይን ምን ምንድን ነው የሚያስፈልገው?
እሺ data እየመዘገብኩ ስለሆነ ስምና ስልክ ቁጥሮትን ልያዝ ይቅርታ።
እሺ
ስሞትን ማን ልበል ስልክ ያሬድ ሽትዬ፣
ያሬድ ያሬድ ሽትዬ። አ እ ስልክ ቁጥር
አዎ ነው አዎ 09 እ 29 29
55 እሺ
59 08 አድራሻው የት ነው?
እ ሳሪስ አቦ
እሺ በአቅ- በኦንላይን ከሆነ የሚማሩት ትምህርቱ የሚሰጠው ለሶስት ወር ኮርስ ነው።
እ አንድ ወር ከአስራ- ትምህርቱ የሶስት ወር ኮርስ ነው። አንድ ወር ከአስራ አምስት ቀን ነው። video link ኡን የምንልክልዎት እ በሳምንት ለሶስት ቀን ነው። ማክሰኞ፣ ሐሙስ፣ ቅዳሜ ማለት ነው። video link የምንልክልዎት ሊንኩ ኦኬ።
የሚያገለግለው ለሀያ አራት ሰዓት ብቻ ነው። ከሀያ አራት ሰዓት በኋላ link ኡ ይጠፋል። በሳምንት አንድ Okay።
ቀን ኮሜዲያን እሸቱ ጋር Google meeting ይኖራል። ጥያቄ ካላችሁ ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
ግን አረባ አካል እንደምንም ቦታ ካለ ቢመቻችልኝ ጥሩ ነው።
ቆይቷል አባቴ ከተጀመረ
እና ይሄ ዙር ሲያልቅ ድጋሚ አይጀምርም?
እርግጠኛ አይደለሁም። እየደወሉ check ያድርጉኝ።
እሺ okay፣ እሺ አመሰግናለሁ። እሺ ምን ላይ ነው የምከታተለው? YouTube ላይ?
YouTube ላይ አ
እሺ አመሰግናለሁ። እሺ መልካም ቀን።